ሄሎ ሄሎ ሰማንያ ስድስት ሰማንያ ሰባት
ሰማንያ ስድስት ሰማንያ ሰባት እሺ ምንድን ነው ፒን
አየዋለሁ አሁን ማየት ቺን ስንት ኪሎ ሜትር እንደሆነ ኦኬ እንዳቀፈል ሳ- ሳዘጋው እሺ ጠብቀኝ የምትጠብቀኝ ከሆነ it's okay
አትርቂም ነው
አልርቅም
አይ ማለት ቦታው ድረስ ሄደሽ ካልሆነ
አይ እንደዛ እንኳን አላርቅም ፍቅር እንዴት ነህ አይ ፈጣሪ ይመስገን የዋ ምናል ብለሽ ምን ሚስትን ይቀማል እስቲ ባለ
በሆዴ ነው ያልኩት
አላለችም ማን
ዳንስ ከወሎ ሰፈር ባልደራስ
ደረስሽ
ወይዬ ትንሽ ደረስሽ ደህና ነሽ እ እ ደብሬ ነው።
እየጠበቅኩኝ ስድስት ነጥብ ምናምን የመጣልኝ ማለት ነው ስድስት ነጥብ ሰባት ኪሎ ሜትር ነው የመጣልኝ ሀምሳ ብር ማለት ነው የሚሆነው
አሁን ስለዚህ ነገር ተነስተ ነው እያለ ያለ
አዎ፣ እኔ ጋርም እንደዛ እያለ ነው ስለዚህ መቶ የተከላ- እሺ እሺ